Tylko koleji są.
ምን ደውልሽ ነበር እንዴ?
ቴሌግራም ደውለሻል? የተላከ ቁጥር ይሄ የድራይቨሮች እንዴት ሄሎ።
ነው? ወይ
እ፣ ሰላም ከችፕችፕ ነበር የምደውልልዎት።
እሺ፣ ምን ልታዘዝ?
እ፣ ይቅርታ የሀረጋዊ ስልክ ነው?
የራሴው ነው።
አዎ ከ ChipChip ነው የደወልንልዎት እና እስኪ እሺ።
update ካሉት service ኣችንን የትኛው ተመቾት ለማለት ነበረ።
እሺ፣ እናመሰግናለን። ሁሉም ተመችቶኛል።
አሪፍ ነው አዎ አሪፍ ነው። እናመሰግናለን።
ሲስተካከል የሚሉት ሳይታክቱ ነገር አለ?
አይ ሳይታክቱ ነው የሚደውሉልን። እንደውም እኔ እም።
ብዙ ጊዜ ስራ ነው የምውለው እና Okay።
ለሰው ነው እንዲቀበሉልኝ የማደርገው። እየሰጡልኝ ነው። እናመሰግናለን።
እሺ እሺ እናመሰግናለን እኛም እሺ መልካም ቀን ይሁንልዎት እሺ እሺ እሺ እሺ